ሄሎ ሄሎ ሳይድ ወይ
ከስተመር ስልክ አንስቷል እና ቤቱ አድርስለት። እሺ ታውቋለህ ቤቱን እንዴ?
ሊሆነች በእናትሽ አዝግ ሊሆነች ከስተመር ነች። አንድ እዛ አንድ እዛ ትላለች እሺ እንትን ፈረንጅ ናት አይደለ?
እና ምን በእንግሊዝኛ አታዝብን ትስቂያለሽ?
ምን ልበል?
አይ ደርሼላታለሁ በቃ እሺ አባቴ